ጤና ይስጥልኝ ቃል ኪዳን ኢንተርስት ቤት ምን ልርዳው?
ሰላም ነው ሞ ሰላም ምን ልርዳው?
ግንደወይን branch to Win Royal የሚለውን game እንድትጨምሪልኝ ፈልጌ ነበር።
ምን አሉ?
ግንደወይን branch ግንደወይን ስለምደውልልሽ። አዎ
እሺ ግንደወይን branch ጋር Spin to Win Royal የሚለውን game እንድትጨምሪልኝ ፈልጌ ነው።
እሺ አንዴ መስመር ላይ ጠብቂኝ።
እሺ
Hello Hello ወይ ሰብለ እንዴት ነሽ?
አለ እንዴት ነው ብቴ?
ሰላም ነው?
አለን አለን።
እሺ እንትን ግንደወይን branch እሺ Spin to Win Royal የምትለውን game ጨምርልኝ እስኪ።
Spin to Win Royal Best Bet Spin to Win Royal Ultra Ultra ን Ultra ውን የምትፈልጊው አዎ Ultra ን በቃ እሺ check አደረግልሻለሁ። የት ግንደወይን አይደለ?
ግንደወይን አዎ እሺ check አደረግልሻለሁ።
እሺ